hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ድጋፍ ለማግኘት ነበር።
ምን አሉ?
ድጋፍ ለማ- ድጋፍ ለማግኘት ነበር የደወልኩት።
okay እሺ። እ፣ ምን አይነት ድጋፍ?
አቅመ ደካማ ስለሆንኩኝ መረዳት ፈልጌ
ያው እኛ አሁን ብዙ የተመዘገቡ ከአንድ ሺ አምስት መቶ በላይ ሰዎች አሉ ጆንስ ኪዝ ላይ እና
እ፣ የእነዚህ ሰርተን እስክንጨርስ አሁን እንደ አዲስ እየመዘገብን አይደለም።
እ፣ የምዝገባ ገና ነው።
አ ምዝገባ ገና ነው ሳይሆን አሁን ምዝገባ አቁመን ለጊዜው
እሺ በቃ ማሳወቅ ይቻላል ምዝገባ ሲደርስ።
እኛ እናሳውቃለን TikTok ላይ ወይም ፌስቡክ ላይ።
እሺ አመሰግናለሁ።
ክፈችልኝ እስኪ